ጤና ይስጥልኝ አዲስ ነኝ ባኩምሽ ዶ
አብርስልኝ ከዚህ በፊት ትንሽ ሰዓት በፊት ደውዬ ነበረ።
እሺ አንቺም ከሆንሽ ማር ይባላለሁ ከሁሉ ቤቲንግ ወደ ዊዝድሮ ሳደግ ገንዘብ ቀረብኝ ምናምን ብዬ እሺ ልከውልና ስክሪንሾት ደንበኛችን ስክሪንሹቱን ምልከው ሌላ የበፊቱ ነገሮች ተቀላቅሎ ችግር የለውም። እሷን ብቻ አንድ ላይ ስክሪንሹት ማድረግ አልቻልኩም። በፊት እንቅስቃሴ ሳብ እንቅስቃሴ ችግር የለውም። እሱን ችግር የለውም ደንበኛችን እኛ ለይተን ማውጣት እንችላለን። ከስር ስልኮትና ስሞትን ያስቀምጡልን።
እሺ ዜሮ ማነው ዜሮ ዘጠኝ ዘጠና ሁለት ዜሮ አስራ ሶስት ዜሮ አንድ ሀምሳ አምስት ነው አደለ ያልሽ?
ልከ ነው ደንበኛችን።
እሺ አመሰግናለሁ።
እሺ መልካም ምሽት ይሁንልዎት።
ይኸውላችሁ፣ እሺ